ላይ እንድታዘዝህ ምስ አንበሆን ገና አስቀድም ፒን አድርግልኝ ብዬሽ ነበር። ዘጠና ሶስት ዘጠና አምስት እና ፒን አልሆንም አድርጊልኝ።
ዘጠና ሶስት ዘጠና አምስት አይደለ? ከየት አዎ፣ ወዴት አዎ።
የሚሄደው ነው ሚኪያስ?
ከዚህ ከኢንዲያን ስፔስ ገርጂ ወበሪ እኮ አንድ ነጥብ ሁለት ኪሎ ሜትር ነው የሚያሳየው። አርባ አምስት ሀብታሙ በወዝ አንቺ አንቺ ልይ እየለካሹ በንት ነው ጌታን እቸት አድርጊልኛል። ለሆን ችግር የለም ግን ወበሪ ጋ ነው እኮ ከስተመሩ ያለችው ምንጋ ግሬን- ግሬን ቪሊጅ ማለት እኮ እንትኑ ጋ ነው ይሄ ከገርጅ ገርጅ እኮ ነው ያስከው ሚኪያስ።
ከገርጂ ከገርጂ ገርጂ አይደለም። ገ- አሁን ምግብ ቤቱ ገርጂ ነው ያለው።
ቦሌውም ስሞጫ
ቦሌውን ስሞች እዛ ከድልድይ ዝቅ ብሎ ማለት ነው ያለው አዎ፣ ከዛ ግሪን ቪሌጅ በጣም ያሳየኝን የሚያሳየኝን ነው የምነግርህ።
እኮ አንቺ የሚያሳይ ግሬን ቪሌጅ ጋር ነው፣ ግን እሷ ወበሬ ጋር እኮ ነው።
እኮ customer ቦታ ከቀየረች ልጠይቃላ ዘጠና ሶስት ዘጠና አምስት አደር ያልከኝ አዎ
እሺ፣ customer ቦታ ከቀየረች ይነግሩኛል። በሱ pin አረጋለሁ፣ ችግር የለውም።
እሺ